Melatonin ዋሽንግተን ሄሎ
አቤት፣
ጤና ይስጥልኝ ሰላም
አለን። አሁን መጥተን ነበረ ታደሳ እንትኑ ውጤቱ አልደረሰን የምን ውጤት
እ የምን ውጤት
አሁን እንትን መተ ታ- ተነስቶ ነበሩ ማሽን ላይ ምንድን ነበረ? MRI ነው።
ዶክተሩን ላገናኝሽ።
ከየት ነው የመጣችሁት? ቆይ አልገባኝም።
እንትን ናርዲ የለችም ና ማን ነበረች ልጅቷ? ከአምቡላ- በ- ከአምቡላንስ በአምቡላንስ ነው መጣ እኮ የት ነው የመጣችሁት? እዚህ ናችሁ? ዋሽንግተን ናችሁ?
አ- አ አሁን እዚህ ነው ያላችሁት?
የልጅቷ ስልክ አልያዝክም። ቆይ እስኪ ዶክተር አለ- አይደለም። ቆይ አድ- አዳምጠኝ። እዚሁ ነው ያላችሁት?
እ
እዚሁ ነው ያላችሁት?
ይቆራረጣልማ።
ኤል አባት እዚሁ ነው ያላችሁት ወይ
አይ እኛ ሆስፒታል ነው ምኒልክ።
ሚኒሊክ ነው ያላችሁ? አስነስታችሁ ሄዳችሁ ነው
አዎ እኮ ውጤት በምን በቴሌግራም እንልካለን ብለዋችሁ ነው?
እንደዛ ተብሎ ነበረ። ሊዮኔ ልጅ ደግሞ የለም እዚህ ጋር ስልክ ስልክ የተቀበለ ልስጥ።
ወስዷል።
ቆይ አንዴ ስልክ ልስጥህና እዛ አ።
MRI ነው የተነሳችሁት አይደለ?
አ በቃ እነሱ እ፣ ይልኩላችኋል። ስልክ ልስጥ ያዝ።
ስልክ ሊያዝ አዎ እሺ
ዜሮ ዘጠኝ ሰማንያ ስምንት
ሰማንያ ስድስት ሰማንያ ስድስት
እ ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስድስት
ሰማንያ ስድስት
ሰማንያ ሰባት ሰማንያ ዘጠኝ
ሰማንያ ሰባት ሰማንያ ዘጠኝ ይዘኸዋል።
አዎ አዎ በቃ በዚህ ደውለህ ጠይቃቸው።
እሺ